hello አሎ ጤና ይስጥልኝ።
አብሮ ይስጥልን ሰላም ነው ሰላም ነው አባ።
አለን ለምን ነበር አ የሆነ ብር ጠፋብኝ እስካሁን አልገባኝም።
ምን withdraw አድርገህ ነው አ deposit
deposit ነው withdraw ነው አይ deposit ነው።
እሺ deposit message አለ
አዎ አለ።
እሺ እሱን ቴሌግራም ላይ ትልክልኛለህ ኧረ ብዙ ጊዜ ልካለሁ።
ስምህ ማን ነው እሺ ምን ንምዓን እ
ንምዓን ንምዓን ኢማን አ
እስኪ ስልክህን ንገረኝ
ስሪ ዜሮ ዘጠኝ ያ የሲቢ ብር ወይስ የበስቢት የቤስት ቤት ዜሮ ዘጠኝ የቴሌግራም ተጠቀምበትን ዜሮ ዘጠኝ አ የቴሌግራም ዜሮ ዘጠኝ አስራ አራት እሺ
አ ዘጠና ሶስት ዘጠና ሶስት ዘጠና ሁለት
እሺ
አስራ አንድ መጨረሻ
በዚህ ስልክ ነው ያዋራህ አስራ አራት ዘጠና ሶስት ዘጠና ሁለት አስራ አንድ ላይ አ እሺ ስላልመጣልኝ ሀብታም ቼክ ብለህ ላክልኝ
ምን አልከኝ?
ሀብታም ቼክ ብለህ ላክልኝ
አ ምሰጁ አዎ አዎ ድጋሜ አዎ ምክንያቱም እኔ እዚህ ጋር ስላላገኘሁህ እሺ በቃ ሰላም እሺ
አ